ሁለት ነው። እሱ ስንት ወጥቶለት ነው? እንደዚህ ነው። አምስት አምስት አምስቱ ከወጣ ሶስት መቶ ኦድ ይባዛል ማለት ነው። በአስያ ዘው ብር ሶስት መቶ ከ- ከአምስት ከ- አራት ከወጣ በአስራ አምስት ኦድ ይባዛል። ሶስት ከሆነ ሶስት ሶስት ከሆነ አንድ
hello hello፣ እ፣ ስልኩ ተቋረጠ። ይቅርታ።
hello፣ አቤት፣ አቤት፣ አይሰማም።
ይሰማል sister?
እሺ፣ እሺ። ይኸውልህ አንተ አሁን አምስት pick ነው ያረከው አይደለ?
አዎ አዎ።
ሶ- ስንት ወጣለህ ከአምስቱ
አይ ቆይ፣ እስኪ result ኡ ላይ ማለት ነው። ያው ከአራት ቁጥር- ነው ከአራት ነው ከአራት አ- ነው አራት pick ነው ያረከው።
ከአራት ነው ከአራት ሶስቱን አግኝቼዋለሁ።
ከአራት እና ሶስት አንደኛ- ወጣለህ።
አንደኛው ላይ ደግሞ አምስት ብር የመለሰልኝ አርባ ሶስት አርባ ዘጠኝ ሀምሳ ሶስት ሀምሳ ዘጠኝ ብዬ ሀምሳ ሶስት እና እ፣ አርባ ዘጠኝ ወጥተዋል። ገባሽ?
እሺ፣
እዚህኛው ላይ ደግሞ ሀያ ዘጠኝ ሰላሳ ዘጠኝ አርባ ዘጠኝ አርባ ስድስት ብዬ ቆረጥኩ።
እሺ።
ሰላሳ ሰላሳ ዘጠኝ ቀረ። ከዛ ዜሮ ዜሮ አደረገው።
ቆይ ቆይማ፣ ትልከዋለህ ከአንዴ እሱን
እሺ እ፣ ሪዛልቱንና አዎ፣ አዎ፣ እ፣ ቴሌግራም ላይ ትልክልናለህ እና ከዛ እደውልልሃለሁ። ስልኩ ልንገርህ እሺ ቆይ ቆይ ቆይ ሲሰሩ አንዴ እያየሁ እሺ፣ እሺ።
Yeah.